ሄሎ ጤና ይስጥልኝ ይስሐቅ ነኝ ከቤተሰብሽ ምን ያህል ረዳሁ?
አዎ በእናት የኔ አካውንቱ ቤትስ ቤቱ አምስት መቶ እየላኩት ከትራንስፌር እያርግ ከቴሌ ብር ጋር
ወደ ቴሌ ብር ትራንስፈር ሲያደርጉ አዎ አልገባም። ቴሌ ብር ማ የለም እኔ አካውንት ቤትስ ቤት ማ የለም ሁለታችን ማ የለም።
ኦኬ በዚህ ስልክ ቁጥር ነው?
አዎ ይሄ ቁጥር ነው።
እሺ። መቼ ነው ያወጡት?
አ- ማታ ነው
መቼ ማታ ላይ? እሺ። ወጪ አድርገው ወጪው አይታዩትም ነው?
አዎ ወጪ አየ ነው ከቴሌ ብር ናት ያርግ
እሺ።